ለማጭበር ግን hello፣
ስልክ እንደሚሰራ ለማረጋገጥ ነበር።
ስልኩን ለማረጋገጥ ነው።
አዎ ደውለን ነበር። ይሄን አይሰራም። ለበኋላ ደውዬ በኋላ አዛለሁ።
እሺ፣ እሺ፣
እዚሁ በቤት ነው ከጀርባ።
እሺ። ምን ልታዘዝ አሁን? ሄሎ፣ እደውላለሁ። ፒዛ ነው የፈለግነው።
ምን ፒዛ? ሄሎ፣
ደውልልሻለሁ። ቆይ እሺ፣ እሺ፣ ለበኋላ ነው።
እሺ፣ እሺ።